ኢየሱስ እርሱ ባለጸጋ የማያልቅበት ከእርሱ ለተጠጋ ፍቅሩ ምረቱ ፍጹም ወደር የለው ችሮታው የጌታ ዘላለማዊ ነው። ልጄ ሆይ ያለ ኢየሱስ ይጠራ እጁን ዘርግቶ ናና ይልሃል የምሕረት ክንዱን ዘርግቶልሃል የጌታ ምሕረቱ ከሕይወት ይሻላል ከሕይወት ይሻላል ከሕይወት ይሻላል በረሃ በጥማት ብዙ ዋጋ ከፍለህ ለእግዚአብሔር መንግሥት እንዳልተጎዳ ሙሽራው ሲመጣ ሳታጌጥ በአክሊል ለምን ትሄዳለህ እንደ ዴማስ ሆነህ እንደ ዴማስ ሆነህ እንደ ዴማስ ሆነህ እንደ ዴማስ ሆነህ እንደ ዴማስ ሆነህ ይብቃ ወንድሜ ከንቱ ድካም ወደ ዓለም ሄደ ምንድነው ትርፍ ይብቃ እህቴ ከንቱ ድካምሽ ወደ ዓለም ሄደሽ ምንድነው ትርፍሽ? በምሕረቱ ኢየሱስ እርሱ ባለጸጋ የማያልቅበት ከእርሱ ለተጠጋ ፍቅሩ ምሕረቱ ፍጹም ወደር የለው ችሮታው የጌታ ዘላለማዊ ነው። አስተውሎ ወንድሜ ትንሽ ቆም ብለ ያልጨረስከው ጉዞ ገና እንደቀረ ስለዚህ ተመለስ፣ ከንቱ ጊዜ አታጥፋ። ዘይት ተሟጦ መብራት ሳይጠፋ መብራት ሳይጠፋ መብራት ሳይጠፋ ከክርስቶስ ፍቅር ማን ይለያል ያልከው ሞት ነው ወይ ስደት ብለ የወሰንከው ከኢየሱስ ጋር የተጣበክበት የቴደያ መንፈስ ቃል የገባህበት ቃል የገባህበት ቃል የገባህበት ቃል የገባህበት ቃል የገባህበት ይብቃ ወንድሜ ከንቱ ድካም ወደ ዓለም ሄደ ምንድነው ትርፍ ይብቃ ሽህቴ ከንቱ ድካምሽ ወደ ዓለም ሄደሽ ምንድነው ትርፍሽ ተውተው ወንድሜ